hello
ብርሃኑ ወይ የተደሞ download አድርጎ አልጨርስም እንዴ ፋይሉ?
ሰተሽማ እንደገና መብራት ጠፍቶብኝ እኮ ነው okay ታዲያ አላስጀመርከውም? ድጋሚ እ እ ድጋሚ አላስጀመርከውም?
እም- እ የምታስጀምሩት እናንተ ናችሁ። ከወደ እናንተ ሲጀመር ነው ከኔ ሊጀምር የምችለው።
አይ አይደለም፣ እናንተ res- resume ማድረግ ትችሉ ነበር። ችግር የለውም በቃ እሺ። AnyDesk ኡን ላክልኝ፣ እናንተን ኩትና ከዛ እኛ ጋር ይጀምራል።
AnyDesk ኡን ላክልኝ፣ so- sorry sorry እ ላከው፣ AnyDesk ኡን ላከው፣ ላከው።
እንድትላክልሽ እሺ አዎ እሺ።
እሺ።